Hello, Tekel. Hello? જાવે મસ્કાન እ እ ትኬት እሺ ንገረኝ ካሸር ኮዱና ቼክ ላርገው
አስራ ሶስት እሺ አንዴ እሺ አንዴ ጠብቅ
አስራ ሶስት እሺ አስራ ሶስት ሀያ አራት እሺ
ሀያ ሁለት እሺ
ዘጠና ስድስት
መቶ ስልሳ ብር ገብቶልሃል እሺ መቶ ስልሳ ብር ካሸሯ ጋር ሂደህ መቀበል ትችላለህ አዎ አዎ እሺ እሺ ሌላ አለ
ሌላ የለም እሺ እሺ ስለደወልክ እናመሰግናለን መልካም ቀን